Hello. ሄሎ አቤት።
ወይ መድፍ ደውሎ ችግር የለም ችግር የለም።
እንጎቻ የሚባል ሰው ደውሎ ነበር።
ማ እንጎቻ እንጎቻ ነው የሚለው
እንቻ እሺ አ እና ሽንኩርቱ ልክ አክሰብታል ብሎለታል። ሁሉንም ግን ለአስቸኳይ ጉዳይ ነው የምፈልገው ብሎ ነበረ።
አክሰፕት ተብሎ አሳይን አልተደረገም።
አ
accept ተብሎ አይ ሽንኩርቱ assign ተደርጓል፣ እሺ ግን እ፣ ቲማቲሙና ድንቹ ጭራሽ ነው status ላይ ነው። ግን የምፈልገው ሁሉንም ለአስቸኳይ ጉዳይ ለዛሬ ነው።
እሺ ስልኩን አንዴ እስኪ
እሺ 0952 ሀምሳ ሁለት 29 ሀያ ዘጠኝ
51 አባ
ሀምሳ አንድ ሰባ እ፣ አንድ ላይ ቢመጣልኝ እያለ ነው።
እሺ እሺ እስኪ ቼክ አድርግለት እናት።
እሺ ሊያውና አንተ እንለዋለሁ እሺ እሺ